ጤና ይስጥልኝ ቤተሰቤት ዲቦራ ነኝ። ባካውን ምን ልርዳው?
አዎ በና ዛሬ deposit ማድረግ አልቻልንም። ምንድን ነው ችግሩ? ምንድን ነው ከእናንተ ነው?
system ትንሽ server ስለተበላሸ ነው። አሁን ግን እየተስተካከለ ነው። ትንሽ ጠብቁን እሺ። እያስተካከለ አዎ የተስተካከ- እያስተካከለ ነው።
አዎ አዎ፣ ሁሉም ጋር ስለሆነ እየተስተካከለ ነው። ትንሽ ጠብቁን።
ይስተካከለ እስካሁን አ- አ- ቢያንስ እሺ፣ ብዙ ደቂቃ ነው አይ አይ፣ አይ፣ እንደዛ አይቆይም። ላይ ከሁሉም the whole ኢትዮጵያ ስለሆነ የተቋረጠ ይስተካከላል። ትንሽ ደቂቃ ብቻ።
እሺ
ትንሽ ታገሱ።
እናመሰግናለን።